colgó por esta call me back. ይሄ ቴሌው በጣም አስቸጋሪ እኮ ነው።
ስንት የትኛው ስልክ ነው ብር ሁለት ያለው?
መቶ አርባ ሄሎ ለእሷ ክፈላት ይኸው እዚህ ይጽፍልሃል ነው ልክ አልጣሽ ሄሎ ሄሎ ሄሎ